እባላለሁ እባክዎ ምን ልርዳ? ሄሎ
ሄሎ ጤና ይስጥልኝ ጤና ይስጥልኝ የጉዳይ አባል ነበርኩኝ የጉዳይ የእናንተ አባል ነበርኩኝ እሺ እና ተተመዘገብኩ ቆየሁ ያው ሁሉንም ነገር አሟልቻለሁ እና ስልክ እምቢ ብሏችሁ ነው ወይስ አልተገኘም እንዴት ሆነ አሁን በደወሉልኝ ስልክ ቁጥር ነው የተመዘገቡት?
አዎ በዚህ ነው ይቅርታ የተመዘገብኩት በደወሉልኝ ስልክ ቁጥር ነው የሚገኝ እ መስመር ላይ ጠብቁኝ እባክዎትን እሺ እሺ መስመር ላይ ጠብቁኝ እባክዎትን እሺ እሺ ፀሐይ ነሽ ተመዝግቧል አዎ ሙሉ መረጃ ገብቷል active ግን እርሻ ቢሉ ቻርጀር እየመጡ ስላልሆነ ሊሆን ይችላል እ
እዚህ ላይ በዚህ የሙያ ዘርፍ ስራ እየመጡ ላይሆን ይችላል ስለዚህ ስልኮትን ይከታተሉ በጽሁፍ መልእክት ይደርሶታል እሺ እሺ አመሰግናለሁ እሺ አመሰግናለሁ እሺ መልካም ቻው ቻው
እሺ